Hello
ሰላም ነው መስ ሰላም
አለን አለን። ከትላንትና ወዲያ እሺ አምስት መቶ ብር withdraw አድርጌ ነበር እና እሺ
እ ትላንት ደውዬ ነበር ማታ ላይ ለምን አ ትላንት ጠዋት እንጂ ትላንት እሺ ጠዋት እሺ እና ማታ ላይ ደውዬ ነበረ። ከዚህ እሺ።
እንትን ብለዋል እም፣ ተላልፈዋል ቻፓ ደውል አሉኝ።
OK እሺ ወደ ቻፓ ደወልኩኝ። እ፣ ከዛ ወደ ፋይናንስ ሂዷል ምናምን ነገር እንትን እየተጣራ ነው ምናምን ነገር አሉ።
እሺ ከዛ account ላይ ምንም የገባ ነገር የለም። ስልኬንም አያነሱም። ለምንድን ነው ቻፓዎች ናቸው